ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አቶ ግርማ ከቹችፕ ነበር የምንደውልሎት።
እሺ መስፍን ሽንኩርት ኦርደር አ- ኦኬ። አሁን አሁን መጥቷል። ሄሎ ሄሎ